ጤና ይስጥልኝ አሪፍ ነው የምደውልልዎት መሀሌት እባላለሁ።
ሲስተር ታንክ ዩ ሲስተር ትናንትና እኔ ዲፖስት አልኮ በስት ቤት ኤክስ ዲፖስት ሰንቲ ስምንት ብር ገና አልመጠምኩም። በእናትህ ሌላ አካውንት ነው አካውንት ስልክ ዜሮ ሰዳይ
ዜሮ ዘጠኝ ኤይት ፋይቭ
ኤይቲ ፋይቭ one seven one seven seven zero seven zero
four five four five ገና አልመጠምኩ ወይ deposit እኮ
እሺ ከዚህ በፊት ደውለው አሪፍ ያስመዝግበው ነበር።
እሱ ነው እኮ አይ እሱ አይደለም ከአሪፍ ነው እኮ አይ ከአሪፍ ነው።
እሺ ከምን account ኦት ላይ ነበረ ወደ በኢቴክስ ያስተላለፉት?
ቴሌብር ቴሌ ብር።
አዎ
ምን ያህል ብር ነው? ስንት ብር ነው?
seventy seven ብር
okay መቼ ነበር የሞከሩት ያሉኝ?
ትናንትና
እሺ ደንበኛችን ስሞትን ይንገሩኝ። ቴሌ ብሮ የተመዘገበበትን አብዲ አሲስ መሐመድ አብዲ አሲስ መሐመድ አሊ
አብዲ ሀሰን አብዲ አሲስ መሐመድ አሊ አብዲ ሀሲስ መሐመድ አሊ።
አዎ
እሺ ደንበኛችን የሰጡን መረጃ መዝግበናል።
እሺ አሁን ስልክ ቁጥር እንስጦትና screenshot አንስተው እሺ የእኛ ቴሌግራም account ላይ ይላኩልን።
ቴሌግራም ስልኩ እዙ ነው።
አዎ ልስጦት።
እሺ እሺ በእንግሊዘኛ ልንገሩት ወይስ በአማርኛ?
እሺ እሺ በእንግሊዝኛ ነው እሺ zero nine
zero nine ninety two
zero nine ninety two thirteen one three
zero nine ninety two thirteen thirteen three one zero
three one three one three thirteen zero one zero one fifty five
fifty five ይኸው ቴሌግራም ነው አላ አዎ እሺ እሺ እሺ በዚህ ይላኩልን። እሺ ሌላ መረዳዎት ነገር አለ?
እሺ